ሄደልሽ ነው በኩል ወርዶ እናቴ ወደ ወሎ ስፖርት አስተላልፋለሁ ብዬ ወደ አሪፔ እንትን ተላልፎ ነበረ መቶ አርባ አምስት
ዛሬ ነው የሞከሩት ደንበኛችን።
አሁን አሁን አሁን ከአራት ደቂቃ በፊት
እሺ ደንበኛችን ስሞትን ይንገሩ።
ደመላሽ ስዩም ስዩም ተስፋዬ
ከቴሌብር ነው ያስተላለፉት።
አዎ ከቴሌብር ወዳጅ እንትን ፎቶ ላይ አላገኘሁትም ሪፖርት ያው message ደርሶኛል።
እሺ ወደዛ ደንበኛችን ወደዛ መልስልኝ።
እሺ፣ ቴሌብር በዚህ ቁጥር ነው የሚጠቀሙት።
አዎ
እሺ የገንዘቡን መጠን ይንገሩ።
አንድ መቶ አርባ አምስት
እሺ ደንበኛችን መረጃውን መዝግቤሎታለሁ። አሁን በምነግሮት ቁጥር ወደ ቴሌግራም account አችን የቴሌብሩን ደረሰኝ screenshot አንስተው ይላኩልን።
አሁን ከእንደገና
አሁን ደረሰኙን screenshot አንስተው ይላኩልን። ቁጥር ላስይዞት፣ በምን በምን ልላክል ቁጥር ላስይዞት
ቁጥር ላስይዞት? እሺ ያዙ
ዜሮ ዘጠኝ ዘጠና ሁለት ዜሮ ስምንት ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት እሺ
አስራ ሶስት አስራ ሶስት
ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት ሀምሳ አምስት ዜሮ አንድ ሀምሳ አምስት እሺ እናቴ እሺ ሲልኩልን ለሚመለከ